Hello?
Hello, kudeertini.
አብሬስታን
ወላን መኪና የሆነ አሁን የተለቀቀ መኪና ይቼ ነበረ። ምንድነው?
ምን ነበር?
ይሄ ላንድ ክሮዘር ነገር የሚመስለው ባንክ ያለበት
ኦኬ። እሺ፣ እሺ። አወኩታ አለ።
አለ። አዎ፣
ስንት ተብሎ ነው? ባንክ አንድ ነጥብ ሶስት ነው ያለው።
ሶስት አምስት ከአንድ ነው የሚባለው። አንድ ከሶስት ባንክ አለበት።
አምስት ከሶስት ነው የሚባለው።
አምስት ከአንድ አምስት ሚሊዮን አንድ መቶ ሺህ ብር ባንክ አንድ ከሶስት አለበት።
okay ካሹ ብዙ ነው ማለት ነው። ካሽ እስከ ሁለት ሚሊዮን ምን አላችሁ?